ሄሎ ጤና ይስጥልኝ።
አብሮ ይስጥልን።
ስሜሽ እንደውለውልን ነበረ።
አዎ፣ አሁን አልገባም። አሁን እንጂ ወደ ቴሌ ብርም አልገባም። እሑድ ስፖርት ደግሞ ቶታል አይነሱም። እነሱ ቆይተዋል። እነሱ
እሺ፣ ደንበኛችን አሁን በእኛ በኩል ከተስተካከለ ማናገር የሚችሉትኝ ቤቲንግ ቤቱን ነው።
ማለት ያው- ለእናንተ ከተላከ ለምንድን ነው ወደ እኔ አካውንት የማይገባው? በቴሌ አካውንት ነው እንዲገባልኝ የጠየኳችሁ። እናንተ እዛ አላደረሳችሁትም። ሰው አሁን እናንተ ጋር እያሳየ ነው transaction ኑ አይደል?
ልክ ነው።
ምን ማለት ነው? አ፣ እንደዚህማ ለማና ቤት ነሽ? እስኪ ንገሪኝ እንዴ።
ደንበኛችን እኛ ገንዘብ ማስተላለፊያ መንገድ ነው። ብሩ ያለው ወይ ቴሌ እሺ፣ ቴሌ ልጠይቃቸው። እሱ ጋር ልካችሁታል?
በእኛ በኩል አስተካክለነዋል። ደንበኛችን ወ- ወደ ቴሌ?
አዎ፣ ወደ ቴሌ ብር በጣም ካልገባለ ጥሩ።
betting ቤቱን ነው የሚያናገሩት። ሁሉ ስፖርትም ማለት ነው። በእኛ በኩል ሁሉ ስፖርት ሰክሰስ እኮ ቢሆንም- ስልካቸው፣ እስቲ ስልካቸው ካለሽ ላኪልኝ።
እሺ፣ ሰማንያ ስድስት ስልሳ አንድ እሺ ሰማንያ ስድስት ስልሳ አንድ